ነው ጤና ይስጥልኝ ታረጋግጧል?
እሺ እኔም ቤት አምቡላንስ ፈልገን ነበር። ይኸውልሽ ጳውሎስ ሆስፒታል ነው ኦክሲጅን መነቀል የለበትም ስላሉ ከጳውሎስ ቤተል dialysis አድርጋ ለመመለስ ነበረ።
ምን አሉ? ያሁን ተቆራርጧል። ከጳውሎስ ምን የለም ያልሽ?
እ፣ ከጳውሎስ ቤተል ሆስፒታል dialysis አድርጋ ለመመለስ ነው okay
እ?
እሺ የታካሚዋን ስም ንገሪኝ።
ኦክሲጅን ያስፈልጋታል።
ስንት ሊትር ላይ ናት?
እሺ አይ እንትኑን ዋጋውን ትነግሪኛለሽ እናት መጀመሪያ ያለንን ለማወቅ
እሺ ሂሳቡን አውጥቼ እሺ እደውልሽ።
ተመልሰሽ ደውይልሽ።
አ እደውልሻለሁ። አሁን እደውልሻለሁ።
እሺ እኔ መቤትሽ